ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ዑመር አት
ታሪፍ ፔንም ደውሎ ደመኛችን ሆነ ሁሉ ስራ ተቋረጠ።
እሺ እሺ
ደመኛችን ወዴት ነበር ያስተላለፉት ገንዘቡን?
እ
ወዴት ነበር ፖዝ ያደረጉት?
ወደ ዳሽ ቤት ደግሞ ዋናው አሪፍ ምንድን ነው?
ወደ ዳሽ ቤት። ስንት ብር ነበር ፖዝ?
እ መጀመሪያ አምስት መቶ ብር አንድ ሺ ብር አምስት መቶ ነበር የላኩት የመጨረሻ አምስት መቶ ብር ማለት ነው። ስድስት ሰዓት ላይ ያባሉት አምስት መቶ ብር ያባሉት ደመኛችን ከሌ ብር ወደ ዳሽ ቤት ነው አይደል?
አዎ፣ መቼ ነበር ያስተላለፉት?
ስድስት ሰዓት መቼ ነበር ያስተላለፉት?
ትናንት ትናንት
ደመኛችን ሲያስተላልፉ ከቴሌ የተላከሉት መልእክት አይደለ እንዳስተላለፉና እንደተቆረጠ የሚያሳይ እሱ ስክሪንሻት ነው በምነግሩ ስልክ ቁጥር ቴሌግራማችን ላይ ይልኩልናል። ስልክ ቁጥር ያዙ።
እ ለ- የትኛው ነው ቴሌብር አሳየኝ ያን ነገር እንደላኩ ነው እንጂ የሚያሳይ አሁን ቴሌብር ላይ ያውየ ነው እንደዚህ ስል ወደ ታች ቤት ልካሁና ምልክ እና ያን- ያን ደግሞ ከኔ ጋር ላገብ ያለ ባንክ ባንክ ላይ ወደ ቴሌብር ሄድኩት አለ ተያዛኝ ግን የላኩኝ የለም አልገኝ ቴሌብር ላይ ተያዛች ስገባ አጣሁት
መቶ ሀያ ሰባት ላይ መልእክት አልተላክልም። መቶ ሀያ ሰባት ላይ መልእክት አልተላክልም። ደመኛችን ከቴሌብር
እ፣ እስቲ እዚሁ እንዳለ ሜዳ ልግባና ልየውና ልንገራችሁ ካለ ደቸዋለሁ የለኝም
ደመኛችን የግዴታ በእኛ ኩል እንዲታይሉት ስለሚያስፈልግ እ?
ምናልባት በአፕሊኬሽኑ ነው የሚጠቀሙት ቴሌ
አባ ፓፓ ረቀማ ጋር ከሆነ ገብተው ትራንዛክሽን ሂስትሪ ላይ ማውጣት ይችላሉ።
ሂስትሪው ጋር አዎ ደውል ምልክቱ ላይ ገብተው ቢያዩት ደግሞ ትራንዛክሽን ሂስትሪ ላይ ገብተው ያገኙታል።
እ፣ እሱ ላይ እሺ።
ገብተው ይላኩልን ስክሪንሻት አድርገው ማለት ነው። የምነግረው ስልክ ቁጥር ቴሌግራማችን ላይ ይልኩልን። አዲስ ቁጥር የያዙ
ቁጥር እ- ሌላ ነው ሌላ ነው ሌላ እንደመኛት
እስኪ ቆይ እስኪ እንትን ቢራ አንድ አምስት አንድ አንድ አስር ሰዓት የሆነ እስኪ እስኪ ለ ወይ በቃ እሺ ንግሽ ዜሮ ዘጠኝ ዘጠና ሁለት ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አምስት በዛ ታይዛልበው
ስሞትና ስልክ ቁጥርን ከሰላሳ ቀን በፊት ስክሪንሻቱን ይላኩል። ቴሌግራም ላይ በእኛ በኩል እንደጫው ላይ እናሳውቆታለን። ሌላ ምስ ነገር አለ
ያው ይሄ እንትን ያለኝ ሌላ መንገድ እንግዲህ እሺ፣ ለደወሉ እናመሰግናለን። እንግዲህ ለሴላ ያለ ስነሳ ፖስታ ከምታለው ድንቧል እስቀምጡልን። መልካም ጊዜ ይሁንላችሁ።
እሺ።